hello ጤና ይስጥልኝ ጠብታ አምቡላንስ hello
እ አላችሁ እ ትገኛላችሁ እንደዚህ ተይዘው አስር ደቂቃ ሆነኝ እኮ በዚህ በሌላ ሰው እንዴት ነው? ለማንኛውም እንትን ፈልጌ ነበር አምቡላንስ እሺ ከየት እዚህ ባልደራስ ነው
ከባልደራስ እ፣ ወዴት
ወደ ዳኖ አራት ኪሎ
እሺ
እ እሺ በኦክሲጅን ትጠቀማለች አረ fracture ይጠቅማል?
ነው። የ pelvic pelvic bone fracture ነው የዚህ አጥንት ስብራት ነው የዳሌ አካባቢ እሺ
ስለዚህ ብቻ stretcher stretcher ላይ ነው የተኛው stretcher stretcher እሺ ላይ ነው የተኙት ወይም ዊልቸር ላይ ነው የተኙት
እሺ ይሄም ዊልቸር?
የሚታጠፈው- የሚታጠፈው ዊልቸር አለ አይደል
የሚታጠፈው ዊልቸር አዎ እንደ መተኛ የሚሆነው ዊልቸር ማለት ነው okay እሺ ስ- ስለዚህ ዊልቸር ወይም stretcher ወይ ተኝታ ነው የምትሄደው ወይ ደግሞ ተቀምጣ ተቀምጣ የትኛው ነው እኛ- እኛ- እኛ ጋራ ይኸውልሽ እ፣ ስሚኝማ እኛ አሁን እኛ ቤት ያለችበት ሁኔታ እ፣ ታጣፊ ዊልቸር ላይ ከክፍለ ሀገር ነው የመጡት ስለዚህ እኛ ምንድን ነው ወዲያው ያደረግንላቸው ታጣፊ ዊልቸር አለን ልክ እንደ stretcher አይነት ዊልቸር አለ አይደለ ተንቀሳቃሽ እሺ እሱ ላይ አስተኝተናቸዋል ስለዚህ ከዛ ጋራ fit ሊያደርግ የሚችል አምቡላንስ ትልኩልን ብለን እሺ ማንሳት ማ- መ- እንትን ማለት ሳይኖረው ማለት ነው
ማንሳት እሱ አዎ።
በደንብ- ይ- ልምጣ ልምጣማ የት የት አካባቢ ናችሁ ልምጣ አይ መምጣት አይጠበቅብህም እኛ እንልክልሃለን በደንብ አስረዳኛና ማለት ነው ስንት ሰዓት ነው? አሁን ነው የምትፈልገው አዎ አሁን እሺ አዎ
እ፣ አንድ ትንሽ ደቂቃ ጠብቀኛለህ ሂሳብ ሰርቼ እደውልልሃለሁ እሺ ስሟ ማን ነው ስሟ ማን ነው ሚካኤል ብለሽ ያዥ የኔ በእኔ ስም ያዥ እሺ ሚካኤል እሺ እንደውልልሃለን ከትንሽ ደቂቃ በኋላ እሺ እናመሰግናለን